ሄሎ Hello. አቤል
ጤና ይስጥልኝ።
አብረሽ ጥልን እንዴት ነህ?
አ፣ መልካም ምን አልከኝ?
አማ እንትን ነው ቸ- እንትን ሶስት መቶ ሶስት ብር withdraw አድርጌ ማለት ነው እሺ
ከ Best Bet ወደ ቴሌብር withdraw አድርጌ ትላንትና ነው ያደረኩት።
እሺ እስከ ዛሬ አልገባልኝም። እ?
መቼ ነበር ያደረከው?
ሐ- ሐሙስ ሐሙስ ማታ አምስት ሰዓት ላይ ነበር ያደረኩት።
Okay እሺ፣ እንደዛ ደግሞ ከሆነ ማለት ነው system በ SantimPay ያደረከው አይደለ?
አው እስከ መቼ እስከ መቼ system እኮ አደከመኝ እህቴ።
አይደለም ይኸውልህ፣ ሲስተማቸው fail አድርጎ system fail ሲደረግ እንደዚህ በአንዴ fix ለማድረግ ስለሚያስቸግር ነው። ሶስት አራት ቀን ስለሚወስድ ነው። እሺ
እንደ እኔ እኔ እኮ ሁለት ቀን እኮ ጫት አልቃምኩም። ሁለት ቀን ጫት አልቃምኩም። በዛ ብር ነው የምትለው። እየጠበኩ ነው።
እሺ አባቴ ሰርተው እስኪጨርሱ ትንሽ ታገሳቸው። እሺ ያለን አማራጭ መጠበቅ ብቻ ስለሆነ ነው። እሺ ከትልቅ ይቅርታ ጋር
እና እኔ እኔ እኮ የ- የሰው ብድር አለብኝ። ያራሮጡኝ ነው እ?
እኮ እንትን መግቢያ መውጫ ይላል እኮ
ይል- ይል- ይገባል።
ይላል። አዎ ይገባላችኋል እኮ ግን ትንሽ ጠብቋቸው ሰርተው እስኪጨርሱ። እሺ
እኮ ትላንት ትላንትና ማለት ነው የሆነ ልጅ አደረገ ገባለት።
እኮ እኔ ደግሞ አሁን ከ- አሁንማ አንተም ብታደርግ እኮ አሁን ራሱ ይገባልሃል። ግን ከ- የሐሙስ ለታ transaction ምንም እየገባ ስላልሆነ ነው። እሺ
አ፣
ትንሽ ጠብቃቸው። እሺ አባ እስኪ አየህ፣ ጨርሱ።
እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።
ስለደወልክ እናመሰግናለን። መልካም ነው። ሐሙስ ከሆነ ነው እ? በይነ ከላይ ዛት